Hello ጤና ይስጥልን።
አውስጥ ነው ሉና ኤክስፖርት።
አቤት እሺ የምንደው ቤዛዊት እባላለሁ ከአሪፍ ፔ ነው የምንደውልሎት። የደወልንሎት ታህሳስ ሶስት ወይም ደግሞ December አስራ ሁለት በኢትዮጵያ ብሔራዊ ቲያትር የሚካሄድ የአሪፍ ፔ two zero ዝግጅት አለ። እዛ ዝግጅት ላይ እርስዎን ለመጋበዝ ነበር። ዝግጅታችን አሪፍ ፔ በሚሰጣቸው አገልግሎቶች ላይ የጨመራቸው እንዲሁም ያሻሻላቸውን አገልግሎት የሚያስመርቅበት ፕሮግራም ነው። ፕሮግራሙ ከጧቱ ሶስት ሰዓት እስከ አምስት ሰዓት ነው። እርስዎም ቀደም ብለው መጥተው ጥሩ ቦታ እንዲያገኙ እንመክራለን።
እሺ አልኩኝ። በቀደም ላይ ለሶስተኛ ቀን ነው አንቺ ነው የደወልሽልኝ እና እሺ information ኡ አለን። በቃ እሺ attend እናደርጋለን።
እሺ ይቅርታ ደዋውለን ስላሰለቸንዎት።
ችግር የለም።
እሺ መልካም ቀን ይሁንልዎት።